ያው ሰላም ጤና ይስጥልኝ። ቤት አቤት አቤት አቤት አብሮ ይስጥልን።
ዘነበ ነኝ ከሶዶ።
እሺ ዘነበ አንዴ ማዶስ ሰፈር ሆንሻ
ማዶስ ሰፈር
አሁን በአብሮትን ቴሌግራም ላይ ስክሪንሾት ችልኬያለሁ።
ም- ምን ልክ ያለው ሀያ ሶስት ሺ ስክሪንሾት አድርጌው በአኮፊሴል ልኬ ነበረ እንደዚህ ነው የሚል ልክ አይደለም።
መቶ ሀያ ሶስት ሺ ያው ከካሸሯ ጋር ልግባባ አልቻልኩም። አንዴ ብታዩልኝ ብዬ ነው።
እሺ እሺ የዛሬ ነው አይደለም።
አዎ መቶ ሀያ ሶስት ሺ የዛሬ ነው ያየሁት ሂሳቡን በአኮፊሱ እንደዛ ያ
ማዶስ ሰፈር የሚለውን ነው።
ማዶስ ሰፈር የሚል ስክሪንሾት መጥቼ ልኬያለሁ።
እሺ እሺ ቴሌግራም ላይ አስቀምጫለሁ።
እሺ እሺ ልክላለሁ። እሺ
አልዝገዋል ልጠብቅ።
አይ ቆይ የከፈተልኝ ስላልሆነ አንዴ ክፈትልኝና እዛው ላይ reply አደርግልሃለሁ።
ቴሌግራም ላይ አዎ እሺ እሺ